hello ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ወይ ሰላም ነው? እንዴት ነሽ?
እግዚአብሔር ይመስገን።
በኮሜዲያን እሸቱ ቦታ ለማስያዝ ነበር።
እሺ በ link ነው የሚያስይዙት። text እናደርግሎታለን ወይ ደግሞ በአካል መተው መክፈልም ይችላሉ።
okay link አለ።
አ፣ link ልላክሎት።
በ mobile banking መክፈል ይቻላል።
አ link ኡ ላይ ያለ የባንክ account፣ የሰው ብዛት፣ ስሞትን፣ ስልኮትን ልኮ ወደ የከፈሉበትን screenshot attach አድርገው ይላካል።
እሺ በቃ link ከቻልሽ ላኪልኝ ነው። እንደዛ ነው።